ሄሎ ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምንደውሎት ወይንሸት።
እሺ ቺፕቺፕን ይጠቀማሉ እና ምን ያጋጥሞታል፣ ምን የተሻለ ነገር ማድረግ አለብን የሚለው እንድናወራበት ነበር የደወልኩሎት። ያልተመቸውት ነገር ካለ ይሄ ቢስተካከል ምናምን የሚሉት ነገር ካለ
አይ እስካሁን እንኳን ደህና ናችሁ ብዬ አስባለሁኝ። እስካሁን የቀረብኝ ነገር የለም ያዘዝኩት ነገር ማለት ነው።
Okay አሪፍ ነው።
አዎ እስካሁን እንግዲህ ምንም እንትን የሚለኝ ነገር የለም።
Okay እሺ፣ ይጠቀሙ። እናመሰግናለን።
እሺ እሺ።
እሺ እሺ።